ጤና ይስጥልን
ሰላም
ምን ልርዳዎት አባት
ኮምፓክት ባንክ ያለበት አለ እንዴ?
የአሪስ ኮምፓክት አህ ከባንክ ጋር እናያይዝልዎታለን። ያው እንደምን አይ- ስምመት እሺ ያለበት አለን ስምንት መቶ ሺህ ዕዳ ያለበት አለን
ሁለት ሺህ ስንት አስራ ሁለት ቦዲ የቀየረ አቋም ላይ ያለ እህ
ሁለት ሺህ አስራ ሁለት አለን
ዋጋው ስንት ነውማ?
ሙሉ ዋጋው ሁለት ሚሊዮን ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር
አዎ ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር። አይ ሁለት ሺህ ሁለት ሺህ ስምንት ሁለት ሺህ አስር ወይም ሁለት ሺህ ሰባት ምናምን የላችሁም ባንክ ያለበት ሁለት ሺህ ስምንት አለን ሁለት ነጥብ ሶስት ነው ባንክ እናያይዛለን
ሁለት ሺህ ስምንት አዎ ሁለት ነጥብ ሶስት ነው ባንክ እና እናያይዝልዎታለን ተወደደ ምን ነው?
ድርድር ይኖረናል በአካል ሲመጡ
እሺ እሺ መልስ ይልኩ